hello
ሄሎ ሄሎ
አይሰማም።
አቤት እንትን ብር አስገብቼ ነበር ከቴሌ ብር ላይ እና አልጣ አልመዘገበልኝም። እ እ
ከቴሌ ብር ወደ ምን
አዎ ከቴሌ ብር ላይ አሁን transfer አድርግቼ አልገባልኝም።
ወዴት ነው transfer ያደረጉት እ ወደ ቻፓ
እኮ በቻፓ ወዴት እንዲገባሎት
እ እ እ
ወዴት እንዲገባሎት ነው ወደ አዲስ ቤት ቤት ቢንጎ
ወደ ቢንጎ አዎ እሺ ከቴሌ ብር የቆረጠው message አሉት እ
ከቴሌ ብር የቆረጠቦት message አለ አይደለም አ- አዎ
እሱን message እ በዜሮ ዘጠኝ ስልክ ልስጦትና በዛ ቴሌግራም ላይ ላኩልን
አምሳ ብሩን እ፣ ለ- ገና message ቴሌግራም ምናምን ልካችሁልኝ
አዎ ቁጥር ልስጦትና በዛ ይላኩልን እና check እናደርግልታለን እንደዚሁ እንዳለ አሁን በዚህ ማ- ማ- እንትን ማለት አችሉም ማ- ማየት አችሉም እንዲሁ ማየት አንችልም message ያስፈልገናል
ስልክ ቁጥር ያዝኝ ዜሮ ጣጣው ዘጠኝ በዛ ለአምሳ ብር እ- እ- ቆይ ዜሮ ዘጠኝ
ስልሳ
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት
ሰባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት
አዎ፣ በዚህ ዜሮ- ቁጥር ይ- ይላኩልን እ? የተ- message ኡን የላከ- የላኩበትን message ነው ምልክልኝ አዎ፣ የ- የተላከው message ተ- መቁረጡን የሚያረጋግጥ message ከቴሌብር ደርሶት የለም አለኝ አዎ ደርሷል እሱን message እና የቴሌብር ስልክ ቁጥሩን አድርገው ይላኩልን check አድርገን እናሳውቅታለን እሺ እሺ እሺ መልካም ቀን እሺ መልካም ዝም ብለህ ደውል